ጅራ እንዳልነገረን ቅድስት ነኝ ቤት
ቅድስት deposit ቆርጦ ነበር። app ኡ ማነህ? ዮሐንስ ነህ?
አ ዮሐንስ አልቆረጠብህም እኮ እስኪ ድጋሚ check አድርገው። check አደረኩት double ምናምን የቆረጠው ነገር እኮ የለም።
ይኸውልሽ አምስት መቶ ምናምን ብር ነው የቆረጠው double ምናምን ሳይሆን ማለት ነው።
እሺ አንዴ መስመር ላይ ጠብቀኝ። እሺ አንዴ check ላድርግልህ።
check አድርጊሽ
ብር የለህም እኮ ነው ያለኝ። መድኃኒዓለም ገላቸው አንድ ሺህ
ምኑን ሰራህ? ማነው? ወሰቶም ተሰራህ?
አንተ ነው እንደዛ የምልህ። ሰላሳ ብቶ ነው
ያው በአንተንም ልኬልሃለሁ ደረሰኝንም ተፈጸመ ይሁንሽ ነው በዲፖዚት ባሰንክ ነው ለውጣቸው
ሄሎ ዮሐንስ፣ ወይ ሄሎ አሁን ዜሮ ዜሮ ነው ያለው balance።
አ አ አ
ገርጅ እንኳንም አልገባም። ሰማንያ አምስት ነበር ስልክ አያነሳም። አይ መጣሁ ከገርጂ አንስቶ ነው።
ሄሎ ዮሐንስ፣ አቤት
አስተላልፌልሃለሁ። እሺ አስተላልፌልሃለሁ። ፈጣሪ ይቅርታ፣ በጣም አስተላልፌልሃለሁ። ወይ ስልኬ፣ ስልኬ፣ እሺ፣ እሺ አስተላልፌልሃለሁ በቃ ሽማ